ሰላም ጤና ይስጥልን። በስት ቤት መቼ ነው የሚልዳው?
ጤና ይስጥልን። እንትን ፈለገ ነው ሲስተር ቻ- ቻፓ
ቻፓ ምን እ ሁሌቴ አምስት አምስት መቶ ሲያስገባ ወደ ቤት ስትሪት እ፣ ያው አካውንት ቤት ስትሪት አልገባች አልገባም። መሴጁን ቴሌግራም ላይ ላክልን። እሺ፣ እ መሴጁን አሁን ቴሌግራም ላይ ላክልን እና አዎ ቼክ እናደርግልሃለን።
እን- ምን- በምንድን ነው ቴሌግራም ይላክላል?
በቴሌግራም ዜሮ ዘጠኝ ዜሮ ሶስት
እ አርባ አራት hello ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
አዎ እ ምንድን ነው የምላክላችሁ? እንትን ምን- message message ተቀናሽ የሆነበትን message
አይ እሺ እሺ እሺ